ግን ትክክል አይደሉም።
ሰላም ጤና ይስጥልን ChipChip፣ እባክዎ ምን ልርዳዎ?
እ ሰላም እንዴት ነሽ?
እሺ ሰላም እ ካኮ እ ሆስፒታል ፋርማሲ እ ማንጎ አዘን ነበር ባለፈው እሺ፣ በዚህ ቁጥር ነው እ order ያለው?
ለሁለት አይደለም በዜሮ ዘጠኝ አስራ ሁለት ዜሮ አንድ ዜሮ ስድስት አንዴ ዜሮ ዘጠኝ
አስራ ሁለት
ዘጠኝ አስራ ሁለት ዜሮ አንድ እሺ
ዜሮ ስድስት ሰባ አምስት
እሺ ምን ሆነ product ኡ አልመጣሉትም?
ሶስት ነበር ያዘዝነው አንድ ላይ ሶስት ኪሎ ሶስት ኪሎ እና ሁለት ኪሎ ነበረ። ሁለቱ ሶስት ኪሎ መጣ። ከዛ ግን አንደኛው ይሄ የሁለት ኪሎ አንድ ኪሎ እንኳን የማትሞላ ሁለት ፍሬ ማንጎ ነው የመጣው። ከዛ refund እናደርጋለን ብለው እስካሁን ድረስ የለም። refund አታደርጉም ወይስ ምንድን ነው?
ብሩ refund አልተደረገለትም?
ብሩም refund አልተደረገም ወይ ማንጎም አልመጣም። ሶስተኛችን ነው ስንደውል።
Okay ሀምሳ አምስት ብር ነው አይደለ? አጠቃላይ Hello አዎ አዎ አዎ አን- አንድ ኪሎ ማንጎ ሀምሳ አምስት ብር ይጠብቁ። እሺ አዎ።
refund ይደረግሎታል። ይቅርታ አሁንም አሳውቅሎታለሁ። ሰው
እሺ እሺ እሺ እሺ